ያው ልታዘዝ ሰላም ናችሁ?
መሰረት ነኝ። ምን ልታዘዝ?
እሺ ሰባ አምስት ሀምሳ አምስት
ምን ሆነብህ?
እና ሰባ ሰማንያ ስምንት
ሰባ አምስት ሰማንያ ስምንት ምን ሆነብህ?
ሲሉን ይልኝ ሁለቱንም መሰረት
ሰማንያ ስምንትንም ሁለቱንም አ- አንድ ሰዓት ሆኗል። አንድ ሰዓት ሆኗል መሰረት አልሆነ ገና ነው።
ሊሆን ነው ሀሳብ ያለው እንጂ ሊሆን ነው ሊሆን እሺ እሺ እሺ ችግር በቃ እሺ የብርድ ልብስ የብርድ ልብስ ቢሉኝ ችግር የለም ኧረ ካስተመር የብርድ አይልም እኮ እንደዛ የለም። እንዲያስጠይቀኛል እኔ እሺ እንደሚያደርግሽ መሰረት ይሁን የሚያስጨምር ከሆነ እቺ እንትን እልልሃለሁ።
በቃ እሺ
እሺ።